ጤና ጤና ይስጥልኝ ችንችል
ሰላም ነው።
ሰላም
እንትን ዝንጅብል አዘን ነበር አርብ ቀን እሺ
ከአሁን ድረስ አላመጡልንም።
እሺ ስልክ ይነግሩኛል አንድ check ላድርግልኝ ስልክ ዜሮ ዘጠኝ ሰላሳ ሰላሳ ሰላሳ አምስት ሰላሳ አምስት ዜሮ አራት አስራ ሰባት ሰላሳ ምናልባት የ product እጥረት ስለነበር ነው ያልመጣሉት እና ነገ ባስልክሎት መረከብ ይችላሉ
አዎ አይ እሑድም እኮ ደውለው ነበረ አምጡ ብለናቸው እሺ ብለውን በዛው ነው የቀሩት ምንም ሳይሉ ማለት እ የት እዚህ ደውሎ ነበር ወደኛ አ- አይ እኔ ሳልሆን እር- እነሱ አላችሁ ወይ እናምጣ ወይ ምናምን ሲሉኝ አዎ ብያቸው ነበር
ከዛ
ከዛ አዎ አልደወሉም በቃ
በጣም ይቅርታ እሺ ከካሮቱ ቤት ዘው እንደዛ ካሮቱን እ፣ ወደ ቅዳሜ ዕለት ሰጥተዋቸዋል እ፣ አንድ ላይ ነበር ያዘዙ ተመሳሳይ ሰዓት ዝንጅብሉ ቀረ
በቃ በጣም ይቅርታ ትንሽ እጥረት ስላለ ይሆናል የዘገየሁት ነገ ግን አስልክሎታለሁ እሺ እሺ እሺ እሺ